ጤና ይስጥልኝ። ሁሉ ስፖርት ነው ባኩም ልርዳው?
አዎ አሁን ደውዬ ነበር። በሁሉ ስፖርት ብር ልኬ አራት መቶ አራት መቶ ብር ነው አራት መቶ አስር ብር ነው የተቆረጠው። ግን ብሩ አልገ አንድ ጌሙን አላጫወተኝም የለም ነበር እሺ
እና ብሩ የለም ላኩ እ?
ቴሌግራም ላይ
ቴሌ- ቴሌግራም ላይ ልልክ ብዬ እንትን ምን ምን ምን የሚለው ጋር ነው የማስገባው ሁሉ ስፖርት ላይ ጥያቄ ምልክት አለች።
እ? ምን ቢል?
ሁሉ ስፖርት አካውንቶት ላይ ጥያቄ ምልክት አለች አለ ከስር።
የለም እኔ ጋር እየፈለኩት ነው አትቸኩ ነው የደወልኩት እሺ ስልክ ቁጥር የያዙ ልንገሮት የቴሌግራም
እሺ ንገሪኝ።
ሰባ ስምንት
ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት አዎ እሺ ምን ላድርግ ልደውል በዚህ ቁጥር screenshot ይላኩ እዛ ላይ ቴሌግራም ላይ እንዳይደውሉ።
በዚህ ቁጥር አዎ በ screenshot እሺ እሺ እሺ